ሰላም ነው።
ሰላም እንዴት ነህ?
እግዚአብሔር ይመስገን። ሰላም እንዴት አሉ? ምን ላግዝ?
እ
ሰላም ጤና ይስጥልኝ። እንዴት ዋሉ?
ሰላም ነው። እንዴት ነህ? ትናንት ትኬት ቆርጬ ነበር። ስንት ሰዓት ነው በረራ?
ወዴት ነበረ የቆረጡት?
ሰመራ።
ሰመራ ነው።
አ
እ፣ አንድ ጊዜ ጠብቁኝ እባክዎትን። ስሞትም አንድ በል ይቅርታ።
ጎንፋ።
እሺ፣ አቶ ጎፋ፣ አንድ ጊዜ ጠብቁኝ። እሺ፣ እያየሁት ነው። እሺ አቶ ጎንፋ ነገ ጠዋት እ፣ አ።
አስራ ሁለት ሰዓት ከአርባ ነው በረራዎት። እርስዎ ከበረራው ከአንድ ሰዓት ተኩል በፊት ቀድመው እ፣ አ፣ አ።
እ፣ ይቅርታ አስራ አንድ ሰዓት ላይ airport መድረስ አለብዎት።
አስራ አንድ ሰዓት ላይ check-in አስራ አንድ ሰዓት ትክክል። ጠዋት
በረራው ስንት ነው? በረራው በረራ ስንት ነው?
ጉዳይ በረራ አስራ ሁለት ሰዓት ከአርባ ጠዋት በጠዋት ከዛውስ ከዛውስ ከዛ መመለሻዎት አስራ ስምንት July ነው July ነው ከሰመራ አራት አ።
ሰዓት ጉዞ ይነሳል። ከዛ እዚህ የሚመጥ አዲስ አበባ ደግሞ አምስት ሰዓት ከሀያ ይገባል። እሱ አ።
ከበረቱ አንድ ሰዓት ተኩል በፊት እዛ መድረስ አለበት። ሌላ መረዳሁት ነገር አለ አቶ ጉንፋ?
አመሰግናለሁ።
ስለደወሉልን እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት።
ስንት ሰዓት እንደምደርስ ታውቃለህ? ሁለት ሰዓት ላይ ተነሳሁ።